ሄሎ ሄሎ እሺ፣ ሰላም ነው አባ፣ እንዴት ነህ?
ሰላም ጤና ይስጥልኝ።
አለን አብሮ ይስጥን። ከ Best Bet ነው ደውል ብሩክ ነኝ።
okay ቅድም እኮ እያወራሁ እዚህ ላይ ምንም የገባ ነገር የለም። በ normal በ normal Best Bet ተጫውቼ በእንትን ዋጅ ይሄ አሁን የሚጠይቁ የ jackpot ነው አንድ ሺ ሰባት መቶ ስልሳ ሁለት ነጥብ ሰላሳ ሰባት ብር ገብቶልሃል እና መቼ መሰለ ይገባል? በዜሮ አራት ዜሮ ሶስት ማለት ነው
አንድ ሺ ሰባት መቶ ስልሳ ሁለት ነጥብ ሰላሳ ሰባት አሸናፊዎቹ ብዙ ስለነበራችሁ jackpot አንድ አሸናፊ ብቻውን ከሆነ win ያደርጋል። አብሮትም ደግሞ የሚበሉ ካሉ ለእነሱ ሰፋሪ ተደርጎ ነው የሚገባው።
አዎ ያ ህጉን አውቃለሁኝ። ልክ ነው።
okay የገባልን ቦታ አታውቀውም?
ይሄም አሁን ላከለህ አዎ ብሩን እዚህኛው ላይ አሁን እንትን normal ላይ ባለፈው ሰባት መቶ ስልሳ ሶስት ብር አሸነፊ ገብቶልኛል። ታውቃለህ በሌላ ልላክልህ። ይሄን ቆይ ላሳየህ።
okay እሺ፣ ገብቶላል። ተጫውተበት ነው እርግጠኛ ኦኬ እሺ አንድ ሺህ ብር ራሱ የዝ- በማግስቱ ምናምን withdraw አድርገሃል።
እ?
እሺ አንድ ሺህ ብር ራሱ በማግስቱ ምናምን withdraw ምናምን ስላረከ ነው።
እና አንድ ሺህ ብር withdraw ያደረኩት የእንትን ነው በሰባት መቶ አምስት አ- በአንድ ሺህ ብር አይደለም አምስት መቶ ብር አንድ ሺህም አድርገሃል።
እ አንድ ሺህም አድርገሃል በአምስት withdraw በቀን አምስት
አዎ፣ ቆይ ቆይ ልየው እሺ እ፣ በአምስት ለማንኛውም እሺ፣ ቆይ እሺ።
ይሄኛውን ላክልህ ያሸነፍክበትን።
በቃ እሺ ከ- እሱን ላከልኝ። እሺ በቃ ችግር የለም። እሺ እሺ thank you እሺ ችግር የለውም።